hello hello ጤና ይስጥልን ከጊዜ ኢትዮጵያ ነው የምደውለው።
እ እ ጤና ይስጥልን ከጊዜ ኢትዮጵያ ነው የምደውለው። አሁን እሺ ደውሎ እሺ ነበረ።
እሺ እሺ ያው system ትንሽ አስቸገረኝና pin number ኦትን አጠፋብኝ። ደግሞ ሊነግሩኝ ይችላሉ?
እሺ ሶስት ዜሮ ሶስት ዜሮ አራት ሰላሳ ሶስት አራት ሰላሳ ሶስት ዜሮ አንድ ሰላሳ አራት ዜሮ አንድ ሰላሳ አራት
ሰላሳ አራት እሺ እሺ ለመጠየቅ ነበረ። እናመሰግናለን።
እሺ